hello
hello ሰላም ነው?
ጤና ይስጥልን ቤት ቤት ሰላም እንዴት ነው? እንትን ነበር ቅድም ቅድም ደውዬ ነበር ብሩ
ምንድን ነው ያልሆነልኝ?
እንትን ነው ብሩን ወደ ቴሌ ብር አስገባለሁ ብዬ እንትን ተሳስቼ ሌባ ገባ።
እሺ ስንት ብር ነበረ?
አራት መቶ ብር okay እሺ ቴሌግራም ላይ አውርተኸናል?
አይደለም አይደለም እኔ ቴሌግራም ቁጥሩ ቁጥሩ ነው ያለው መልክ አሁን እሺ ግን ቴሌግራም አትጠቀምም?
አይ አይ አይ አይ ብዙ አይጠቅም ግን ትንሽ ይጠቅም።
እሺ ልንገር step ኦች አሉ ወደ ቤት ቤት እንድትመልስ እሺ ልንገርህ step ኦች
እሺ አ- account history ላይ ግባ መጀመሪያ የኔ ኮታ ገባ። እሺ እሺ አ፣ እሺ login በልና account history ላይ ከዛ ቀጥለህ ደግሞ voucher history ላይ vo- voucher history ላይ ቀን ትሞላለህ እሺ start date እና ገብቻለሁ account ላይ account history ገባክ አዎ እሺ ከዛ ቀጥለህ voucher history ይመጣልሃል account history ንካ
አቤል ቁመት
እሺ ገባክ
ለምንድን ለምንድን ነው የምታልፍ? ህገወጥ ለምን ትሰራለህ አንተ?
ኦኬ እንግዲህ ቆይ ዳታ አፈራ ማለት ቆይ ልጋ ልጋ እሺ በቃ ስት- ስታስተካክለው ደውሉልኝ እሺ እሺ